ሄደሽ ምክትል አጎበሎ ወይ ወይኔ እንዴት አደርሽ?
ገፍትርሽኛል፣ እግዚአብሔር ይመስገን።
ገፍትርሽኛል።
አይ እየሰገድሽ ታዲያ እንዴት አድርጌ እግዚአብሔር ላውራሽ?
ይመስገን። እየተከፈተ እየተከፈተ ነው ማለት ጀምራችኋል።
ሰላምታ እኮ ነው እናቴን ቢገባሽ እኔ እንዳረብሽሽ ነው።
ኧረ ኧረ ያራዳ ልጅ አይደለሁኝማ።
አይ ያራዳ ልጅ እኮ ነው የድሮ በገፍተራ አራዳ ሰላምታ መሆኑን የሚያውቅ።
የድሮ አራዳ ስለሆንሽ ችግር የለም።
እኔ አይ የአሁኑ አራድነት ነው የሚሻለኝ፣ ድሮውን አልወደውም።
አይ እሱሻ የዋህነቱ ይሻላል እናቴ።
እንዴት ነሽ?
ደህና ነኝ ወይንዬ፣ ልጆች ሰላም ሰላም ናቸው?
ሁሉ ሰላም እግዚአብሔር ይመስገን ይሁን። አይ ሳርቸውን ፈልጊያት በዛ ላይ ግቢ ነኝ አለች።
እኔ እራሴ የት ሄደች አላውቅም። ይገርምሽ ስትሄድ እንኳን አልነገረችኝ።
መሄድ ነገር አለሽ?
አዎ እኔ ውሰጅ በያታ።
አዎ ነገርኳት። እሺ ብላኛለች። ወይኔ እሺ እሺ እንትን ንገሪኝማ ቦክስ ፋይል የምትፈልጊውን ሴት ዛሬ ልጠይቅ። ቦክስ ጠይቅ ፋይል ሀምሳ ሀምሳን ጠይቅ።
እሺ ስንት ካሉ ነው የጠየቅን?
ሀምሳን ጠይቅና ሀያ አምስት ሀያ አምስት እንካፈላለን።
በቃ እሺ ማለት እሺ ሌላ እሺ። ሌላ ምንድን ነው የጠየቅ የጠይቅማቸው ወረቀት ነገሮች?
ወረቀት ብለሽ አዎ ወረቀት ደስ ይላል።
ወረቀት አዎ።
ስንት እ? ያ- ያለንን እንዳለ ይዙልን።
ሙሉ የጠየቅ የጠየ- አዎ፣ የምንጠይቀው የጠየቅነው አዎ።
እሺ እነሱ ሌላ ቢፈልጉ እንትን ይቀር- ሳለሽ እንዲ ወይ ምን?
ይሄ ኮለኛ የለንም እንዴት እኮ ነው?
ባለፈው አልቆብናል።
እኔ ብቻ ላይ ይወጣል።
አልቆብኛል።
በቃ ካለቀ ይጠይቅ።
እሺ ስድስት ስድስት ማለት ነው።
አዎ ስድስት ስድስት ነው የምልሽ።
እሺ እሺ ማለት እሺ ነው።
ወይኔ።
እሺ በቃ አይተሽ አይተሽ ጠይቅ አድርጌ ጠይቅ ናቸው። በቃ እሺ እሺ